ሄሎ
ሄሎ ጤና ይስጥልኝ። ምን እባላለሁ፣ እባክዎ ምን ልርዳዎ?
ትላንት ደውዬ ነበረ እና
ምን አሉኝ?
ትላንትና ደውዬ ነበረ እሺ ባለሙያ ፈልጌ አካውንት number ምናምን ልካልኝ እ አስገብቼ ነበር ዛሬ።
ምን አሉኝ? ይቅርታ
አይሰማም?
እ ወይ በሌላ ስልክ መልሼ ልደውልሎት፣ ድምጽ ሲቆራረጥ።
እሺ እሺ መልካም ቀን